ሄሎ
ሄሎ አቤት ሰላም ተስፋዬ ሰላም ነው ከቺፕቺፕ ነበር የምደውልልዎት።
ከየት ከቺፕቺፕ okay ይቅርታ ያልመጣ order ነበሩት?
አይ ልጁ ደውሎልኝ ነበር ሰዓት እንትን ስላለብኝ ሄድኩኝ አዝዤው ነበር ምን ነበረ product ኡ?
ጎማ ምናምን ነበር በዚህ ቁጥር ነው order ያደረጉት?
አ
እሺ ዜሮ ዘጠኝ አርባ ሶስት ዜሮ ዘጠኝ በሚለው ቁጥር አ አይ ሁለት ሲም ነው ያለኝ አላስታውስም በይቅርታ እስኪ ይቅርታ ያኛውን ሲም ይንገሩኝ። እያወጣልኝ አይደለም በዚህ እስቲ ቆይ አውጥቼ ልንገርሽ እደውላለሁ
እሺ። ስልክ ቁጥሩን አያውቁትም?